ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እንዴት አረፈዱ? ከቻፓ ፋይናንሻል ቴክኖሎጂ ነበር የምደውሉት።
እሺ
እሺ እ፣ አሁን ቴሌግራም ላይ check አድርገ ነው ነበር እና እ፣ test አዎ።
mode ላይ ያለ ነው አስር አስር ብር ወጪ ያደረጋችሁት አይደለም።
እ፣ already ስራ ጀምሯችሁበት።
አሀ
እሺ ስለዚህ ስራ ledger ተጀመረ።
balance አችሁ ከ ledger balance አችሁ ላይ አልወጣም።
አይ ከ- ከ balance ማ ከ- ከ balance ወጥቷል።
እሺ
successfully እንትን ብሏል፣ ተከፍሏል እኮ payment ኡ። ግን ወደ ቻ- ወደ ቻፓ ሺ- ወደ ቻፓ ቴክኖሎጂ የሚል እ፣ ክፍያ ተፈጽሟል።
እ፣ እኮ አሁን ወደ issue ቻ- ምንድን ነበር እንድታ- እንድታስረዳኝ ወደ ነበር ቻ- በደንብ።
ወደ ቻፕ normally የሚገባው ወደ ቻፓ ፋይናንሻል ቴክኖሎጂ ነው በቀጥታ ከዛ ነው አዎ withdraw ከዛ የሚደረገው መሰለኝ።
አዎ አዎ
ከዛ በኋላ balance ላይ የለም። transaction ላይ አለ፣ transaction history ላይ ያሳያል። balance ላይ ያሳያል ግን የለም። ምናልባት አሁን ledger አዲስ አዲስ balance አችሁ ላይ እና available balance ላይ አያሳይም ነው
available balance ላይ ምንም የለም።
ምንም አያሳይም። okay so ሀያ አዎ አራት ሰዓትን ጠብቃችሁ እንደዛው ነው።
እስቲ hopefully ምን- ምናልባት ዛሬ ካልሆነ ትላንትና አይቼዋለሁ። ከሀያ አራት ሰዓት በኋላ ምንም አልነበረውም።
እሺ በቃ እዛ ላይ የ tech department አችንን user name ሰጥህና እም፣ በደንብ contact አድርገው fix ያደርጉላቸዋል። አ- በተመሳሳይ ሰዓት ደግሞ አ- አንተ check አድርገው ግባና ዛሬ fixed ከሆነ
አይ ይኸው አሁን አየዋለሁ እኔ።
ይኸው በቃ ይኸው user እሺ name ልኬልሃለሁ። contact አድርጋት።
እሺ
እሺ እናመሰግናለን። መልካም ቀን።
እሺ ቴንኪው